ጤና ይስጥልኝ አስቴ ማልሴ ባኮምን እርዳዎት
እምቢ አለ እኮ ማዬ
ምን አለኝ ለመኛች እምቢ አለ እኮ ሞክሬው። የእናንተ እኮ ዲስፕላይ አያደርግም። የሰጠሽኝ ቁጥር ዘጠና ሁለት የሚለው ልክ አይደለም። ቴሌግራም ቴሌግራም ላይ በ- ሶ ስልክ ነው እምቢ አለ። አሁማ ወይ በአንቺ ልላክልሽ ንገሪኝ።
አይ እ፣ ሌላ ቁጥር እ፣ አለዎት የሚጠቀሙበት ቴሌግራም ከዚህ ቁጥር ውጭ?
አይ ይሄ ነው ያለኝ። normally በቆየ ስልክም ሞክሬው ነበረ። የእናንተ display አያደርግም። ይሄ አሁን የተ- ያልሽኝ ቁጥር display አያደርግም። ወይ ወደ አንቺ ልላከውና አንቺ screenshot አድርገሽ ላኪው። ላስቸግር እ፣ የ- ሌላ- አለዎት? እ፣ በ admin በእርሶም ቢሆን ከእኛ መልእክት እንላክ።
እ፣ ወደ አንቺ አይ screenshot አድርጌ ወደ አንቺ እንድልክልሽ ነበርና
እ፣ ከእኛ መልእክት መላክ ስለምንችል ቁጥር ይንገሩን፣ ሌላ ተለዋጭ ቁጥር።
ምን ስልክ ቁጥር
አዎ ወይ የጓደኛዎትም ቢሆን
እ፣ እሺ እ፣ ቆይ ሳለ ጊዜ ልንገርሽ ዜሮ ዘጠኝ አስራ ሁለት አስራ ሁለት አስራ ሁለት አስራ ሁለት አርባ ስምንት ሰማንያ አስራ ስድስት
ሰባ ስምንት ሰማንያ አስራ ስድስት
አስራ ስድስት እሺ በዚህ ቁጥር እንሞክርለት። እሺ፣ ፈቃድ ይሆንለት።